ከቴሌብር ወደ betting account ልኬ ነበር እኮ ወደ account ኡ አልገባም ነበረ።
ከቴሌብር የተላከ transaction ትይዛለሁ
አዎ፣ ወደ betting account ላይ ልኬ ነበር እኮ አልገባም፣ ቆርጦ ነበር።
የቴሌግራም ስልክ ቁጥራችንን ልስጦትና ቴሌግራም ላይ ልኩልኛል። እሺ transaction message ኡን check እንድናደርግለት።
እሺ ቴሌብር ቁጥሩን
አይ አይደለም፣ ከቴሌብር message ተልኮሎት የለ deposit አድርገዋል የሚል
አዎ ተልኳል።
አዎ የቴሌግራም የእኛን የቴሌግራም ስልክ ቁጥር ልስጦትና እዛ ላይ ላኩልኝ።
okay እሺ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
እሺ
እሺ መልካም ቀን።
እሺ